ഹലോ
హలో ഹലോ ഹലോ സലാം ነው ഹലോ ഹലോ
ይሰማኛል። ሰላም።
ይሰማል
አዎ ይሰማኛል።
አለን ባለፈው ትምህርት ለመማር ብዬ ደውዬልሽ ነበርና account እልክልሻለሁ ብለሽ ነበረ።
ምን የኦንላይን ትምህርት ነው?
አዎ ኦንላይን ትምህርት Okay አልተላከልሽም account?
አዎ account አላክሽልኝ። ሁለት ሰው ነው የምንማረው እና በእንትን በ credit በ credit መክፈል ይቻላል አይደለ?
እ ሙሉ credit ኡን ነው መውሰድ የሚቻለው ሀያ credit hour ነው።
አዎ አይ እሱማ ሙሉ credit ኡን ነው። አይ መጀመሪያ የመጀመሪያውን credit ከፍዬ ከዛ ሁለተኛውን ክሬዲት ጀምሮ ደግሞ እንደዛ እያደረኩ መክፈል ይቻላል ወይስ አንዴ ነው cash ነው መጀመሪያ ነው መክፈል የሚቻለው?
አይ ክፍያ በአንዴ ነው።
በአንዴ ነው።
አዎ
Okay እሺ እ ትምህርት መቼ ነው የሚጀመረው?
ትምህርት ትላንት ተጀምሯል already።
Okay
ቀጣይ ከነገ ወዲያ ወይም እርግጠኛ አይደለሁም ያሳውቃሉ። በቴሌግራም ቻናላችን ላይ እናሳውቃለን።
እሺ ተ- ትምህርቱ በእንትን ማለት ነው virtual ማለት ነው።
አዎ
Okay እሺ account text አድርጊልኝ እና ሙሉ ክፍያ አስራ አምስት ሺህ ማለት ነው የሚሆነው አዎ አስራ አምስት ሺህ ብር አስራ አምስት ሺህ እሺ እና ሰዓቱን እንዴት አሁን ያለፈንን class እንዴት ነው ማድረግ የሚቻለው?
እ ቪዲዮዎች ይኖሩናል ግን አሁን ላይ ሳይሆን ይለቀቃሉ። በኋላ ላይ ይላኩላችኋል።
Okay ያለፉን class ኦች ማለት ነው።
አ አንድ class ነው ያ- ያለፈሽ፣ እሱም እ ለትውውቅ ነው።
Okay ስለዚህ እ ሰዓቱ እስከ- ከዚህ እስከዚህ ሰዓት የሚባል ሁሌም common የሆነ ሰዓት አለው ማለት ነው።
ሶስት ሰዓት ምሽት ሶስት ሰዓት ላይ ማ- okay እሺ
account አሁን ልኬልሻለሁ በሌላ ቁጥር በዚህ እሺ እሺ። ከዛ receipt ኡን በቴሌግራም እንትን ላድርግልሽ attach ላድርግልሽ።
አ
እሺ ማለት እሺ አመሰግናለሁ።
እሺ